ሰው ወደ ለጋር የሚሄደው ደንበል ይቆላል። አንተ ወደ ሊክቱ ሄሎ ሊክቱ ታክሲዎች ታምቆም አቤት ዋልታ እ በሱና በደንበል መሀል ያለው ይሆን
ሄሎ ሄሎ አቤት ኑርና በቃ ቻኖሪ ጋር እንቀናል።
ከዋልቶት ልጅ ነበረ እሺ ምን ነበር
ሁለት ሺህ አስራ ስድስትን የመጡት ለመናገር ነበር።
ምን
ሁለት ሺህ አስራ ስድስት ቆይታ
እ
እንደ ከዋልቶት ተቆጥሮ ይዞ ነበረ።
ምን ምን ምን
ከዋልቶት
እሺ ሰማሁሽ ከዋልታ ቲቪ ምን እ ሰማሁሽ ከዋልታ ቲቪ ምን ልርዳሽ ምን ላርጋ ሆነሽ ደጋግመሽ ከዋልታ ቲቪ ነው እያልሽኝ ያለሽው
hello አቤት
ከዋልቶት ይዞ ነበረ።
እሺ እንዴ እሺ
ኧረ ጉድ እኮ ነው። ምን ልርዳሽ እሺ
ለመናገር ነበረ።
እሺ ተናገሪ
እንኳን ለዚህ ለማስተላለፍ ነበረ።
እሺ እናመሰግናለን እንኳን አብሮ አደረሰን
እሺ እና በዓሉ ጥሩ ናለኝ።
ቻው ቻው መልካም ጊዜ
እሺ